ሄሎ ጤና ይስጥልኝ ከቢጂአይ ኢትዮጵያ ነበር ምደውልልዎት።
እሺ አሁን የመስመር ኃላፊዎት ደውለው ለ draft machine ተበላሽቶባቸዋል ብሎ ለማስመዝገብ ደውለው ነበረ።
አው ትላንትና ትላንትና ነበር መጥቶ የገጠሙት።
አዎ የትላንትና ተበላሽቶ ነበር አሰርቶ ሰርቶ ነበረ። አሁን ጭራሽም በቃ እንትን እንትን ማይስም አይንቀሳቀስም ጭራሽ።
ጭራሽ አይነሳ።
አዎ እሺ TIN number ኦትን ይንገሩኝ። ደንበኛችን TIN number ኡን ስለማያውቁት ነው በ TIN number ኡ እንዲወጣልን ወይም አይ የቢጂአይ ግ- ግርማ ግርማ በደንብ ያውቃል። እመጣለሁ ብሎ ነበረ ስለቆየ ነው።
አ፣ የሚሰራው ነው ግር- አ- ግርማ ያውቃል፣ በደንብ ያውቃል። ግርማ ደቡብ ምንጭ ይበላል የሚሰራ ነው?
በለው በይ እ?
የሚሰራልዎት ነው።
አዎ አዎ አዎ ግርማ ያውቃል። ግርማ ነው- ግርማ ነበር ያስተካከለው።
እሺ ደንበኛችን እዚህ እንዲመዘገብ ቢጂአይ ሊያስመዘግቡ አሁን ስለደወሉ ነው።
ምን ምን አልሽኝ?
ቢጂአይ ሊያስመዘግቡ አሁን ስለደወሉ ነው። ደውይላቸው ስላሉ ነው። ደንበ አዎ ገባ። ግርማ በደንብ ያውቃል። ግርማ ነግሬው ነበረ፣ እመጣለሁ ብሎ ነበረ።
እሺ እሺ፣ መልካም ቀን እሺ እሺ እሺ